ነው?
hello hello፣ አቤት አቤት።
አሁን ተቋርጦብኝ ነኝ። ራስሽ ነሽ?
አይ አይደለሁም አባቴ። ምን ነበረ?
አ፣ ሰላሙ የሚባል ልጅ ሰላሙን እናንተ ጋር- የሚባል ምናምን ብሎ
አ፣ አዎ።
አ።
አልመጣም ወይ ቤት ቤት ቁጥርህን ንገረኝ እያለች ነው።
OK ቤስት ቤት ስልክ ቁጥር ነው አይደል የምነግርሽ?
ስልክ ቁጥር ነው ወይ የምነግርሽ? ረድ አዎ አዎ እኮ ዜሮ ዘጠኝ ሀያ አንድ
ሰላሙ ቦዲቲ ነህ?
አዎ አዎ አዎ ትክክል ነሽ።
ቦዲቲ ነኝ። ቦዲቲ ነኝ። ቦዲቲ ነው።
ቦዲቲ ነኝ። አ።
ቦዲቲ ነው። እሺ ሰላሙ አንድ እሺ
hello hello hello፣ አቤት ሰላሙ
አ ሰላሙ የመኪና ቦዲቲ እንዲጫን ነው?
መኪና። አዎ አ።
በቃ ፋይሉ ልስጥና download አድርገውና እሱ ሲያልቅ ትነግረናለህ
OK እሺ፣ እሱን መጫን ነው በቃ።
አ- አይደለም አይ ሲያልቅ አሳውቀን እኔ ላክልክና link ኡን በስልክሽ connect ደውዬ ላሳውቅሽ።
ስለሚፈልግ አይ ነው አሁን ልክልሃለሁ ልክልክ ነበረ እኮ ቴሌግራም ላይ አንተ ስለደወልክ ነው እንጂ አ ትንሽ ደቂቃ ጠብቀኝና ላክልክ OK እሺ፣ ላኪልኝና download አድርጌ ጨርሼ ልደውልልሽ። አ?
በቃ እሺ
እሺ እኔ መልሽ hello hello hello እኔ እኔ መልሽ ወይ በፊት የቤት ዘጠኝ ዘጠና አራት game መኪና ነበር እና ከእናንተው ይለያል እሺ እና እሱ ተስተካክሎ ይቻላል ወይስ ላጥፈው?
የ- ከሌላ company ነው ወይስ የኛ ነው?
አ ሌላ company ላይ አይ፣ አይሆንም፣ ነበርኩኝ።
አይሆንም።
አይሆንም ማለት አዎ አዎ በቃ አጥፊው ቤ- እንትን ላይ ገብተሽ startup ላይም አለ እንትን ላይም አለ።
አንተ ማጥፋት አትችልም። አንተ ማጥፋት ነው የምትችለው እኮ።
እሺ እኔ አጥፋለሁ።
እሺ አባቴ